ሄሎ እንዴት አሉ?
ደህና ነኝ። እንዴት ዋልሽ? ውዴ አለሁልሽ፣ እግዚአብሔር ይመስገን።
ትላንትና ደውዬ ነበረ እሺ ለመመዝገብ እ፣ ወጌሻ ላይ እሺ ግን እ፣ በሁለቴ ክፍያ እ፣ ቢደረግልኝ ብዬ ሳማክር ነገ ካ- ካልሆነ እስኪ ደውዪ ብለ- ብለሽኝ ነበር። ምናልባት አንቺ ካልሆንሽ አላውቅም። ይቅርታ።
እስቲ ድጋሚ ሞክሩ። እኔ አይደለሁም ሌሎች ሌሎች ይሆናሉ።
መልሼ ልም- ልሞክር እዚሁ እንትን ላይ ድጋሚ አዎ፣ ዘጠና አንድ አስራ አምስት ላይ አዎ። እሺ